ሄሎ ጤና ይስጥልን ቤተሰቦች ተናደ የትነኝ ሆነ ሌለው
አብሮ ይችልን ቸርነት ነኝ። እንትን በቴሌግራም መላክ ትችላላችሁ። ቸርነት ጋሞ በሚለው ቴሌግራም ላይ
ጽፈልናል። ቸርነት አልጻፍኩም። እንትን ስለጠየቁን አስቸኳይ ቴሌግራም ላይ መላክ ፈልጌ ነው። ንግድ ፍቃድ የገቢዎች እና የ
እኮ ስልክና እዛ ላይ ጻፍልን። እሺ ዜሮ ዘጠኝ ዜሮ ሶስት እሺ፣ እዛ ልጻፍላችሁ።
አዎ አዎ፣ ቸርነት hello አይ እዛ ላይ ጻፍልን። እሺ እዛ ላይ ጻፍልን።
በቃ ችግር የለም።
እሺ